ጤና ይስጥልኝ። አሪፍ ነኝ። ማለት ነው የማኩብለጥ
ሰላም ነው። አሪፍ አሪፍ እንትን አሁን ከቴሌ ወደ ኪዩት ብር እሺ ብር አስተላልፌ ነበር እና እዛ ጌሙ ላይም አልገባልኝም አልደረሰም።
እሺ ስንት ብር ነበረ?
መቶ መቶ ሁለቴ መጨረሻ አካባቢ ያለውን የቆረጠብኝ እህ ከዛ ለማረጋገጥ ብዬ እንደገና አስር ብር እንትን ሲል እሷን ደግሞ አስገባ ሁለት መቶ ብሩ የለም እሺ እ ቴሌብር የሚጠቀምበት ቁጥር አሁን የደወሉበት ነው።
ይሄ በስ በራሱ ነው። አዎ እሺ የተመዘገበበትን ስም ይንገሩኝ።
አብራር ሽፋ መሐመድ
አብራር
ሽፋ መሐመድ ሺፋ መሐመድ። እሺ ደንበኛችን የሰጡን መረጃ መዝግበናል። አሁን ስልክ ቁጥር እንስጦትና screenshot አንስተው ቴሌግራም ላይ ይላኩልን።
እ ስልክ ቁጥር የእኛን የቴሌግራም ቁጥር ነው የምንነግሮት።
እሺ ስንት ነው?
እሺ ዜሮ ዘጠኝ ዘጠና ሁለት ዜሮ ዘጠኝ ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ
ዜሮ አንድ ሀምሳ አምስት
ሀምሳ አምስት አዎ
የሚልከው ምኑን ነው? ከቴሌ ደረሰኝን አላወጣሁም፣ ግን ቴሌ እንደውዬ ነበረ። እንትኑን ግን ላ message ኡ ወዲያው ነው የገባልኝን screenshot አድርጌ አስቀምጬዋለሁ። እሱን ልላከው።
የቴሌ ብር message ነው።
አዎ እሺ እሱም message screenshot አንስተው እንዳለኝ ይላኩልን።
እሺ እሺ።
ሌላ የምረዳዎት ነገር አለ?
አይ በቃ ይሄ
ስለደወሉ እናመሰግናለን። ቀጥሎ ከሚሰሙት በኋላ ስለ አገልግሎት ያለውን አስተያየት ያስቀምጡልን። መልካም ምሽት።